ሄሎ ጤና ይስጥልኝ ጠብታ አምቡላንስ አምቡላንስ ፈልገን ነበረ እና እሺ ከየት ነው ከላንድ ማርክ ከላንድ ማርክ ወዴት ልደታ
okay እሺ እ ሄሎ ሄሎ
አቤት ምንድን- ከ Landmark
ምንድን ነው ህመማቸው
አይ ወደ ቤት ለመውሰድ ፈልገን ወደ ቤት ሰዷት ተብለን
እሺ ም- ኦክሲጅን ይጠቀማሉ አዎ
ኦኬ አምቡላንሱ አንድ ሰላሳ ደቂቃ ይቆይባቸዋል እሺ